ሄሎ
ሄሎ ጤና ይስጥልኝ።
ራስልኝ
ወደ ፍሊንትስቶን ነው የምትደውለው ነው? እሺ ምን ልርዳዎት?
ቤት ገዛ ነበር።
እሺ ይቻላል።
ቤት አካባቢ ላይ ናችሁ? በአዳማ ላይ ያላችሁ?
አዳማ የለንም፣ እዚሁ አዲስ አበባ ውስጥ ነው ያለን።
አዲስ አበባ ላይ ነው።
አዎ
አዲስ አበባ ላይ ሁለት እስከ መቶ ሰማንያ ነው ሁለት መቶ ነው በአቅም ደረጃ እስከየት?
ከሁለት ነጥብ ሁለት ሚሊዮን ጀምሮ አለን።
እሺ
ከዛ ጀምሮ አለን
ያለቀለት
ከእስከ ሁለት አመት ድረስ የሚጠናቀቅ እስከ ሁለት ደረጃ ዓመት ድረስ የሚጠናቀቅ አዎ አዎ
እና ተመልሼ በዚህ ልደውል። አድራሻ ይሄ ነው።
አዎ ይሄኛው ነው። ይደውሉልን በዚሁ ልደውል።
ይቻላል። አዎ ወደ ቢሮ መምጣት ይችላሉ ከተመቸዎት።
እሺ ቢሮ የት አካባቢ ነው?
ቢሮ ገርጂ አለን፣ ቦሌ እና ልደታ አለን።
okay እሺ thank you እሺ ምንም አይደል። መልካም ምሽት።
አትቻለሁ። እሺ እሺ